hello ጤና ይስጥልን ብርክ ቤት አብሮ ይስጥልን እንትን ነበረ ቤት ቤት ኦንላይን ተጫውተን ነበርና እሺ
አሸንፈን ነበር። ያሸነፍነውን ብር ግን withdraw ማድረግ አልቻልንም።
እም፣ ስንት ብር ነበር ያሸነፍከው አስር ሺህ ምናምን ብር ነው
እኮ አዘካዋል
balance ያለው non-withdrawable ላይ ነው ያለው። withdrawable ሳይሆን non-withdrawable እንዴት አሸንፈክ እዛ ላይ ምድሮ በላይ እኮ ነው
እና እሱን እኮ ነው እኛም ስራ ገባም እና ነን ዊዝድሮብል ነበር ንገረኝ እስኪ የቤት ቤት ቁጥርን የቤት ዜሮ ዘጠኝ እሺ አስራ ስምንት አለ
ሰላሳ ሰማንያ ሶስት ነው ሰላሳ ሰማንያ ስታ
አንዴ ጠብቅኝ ያየሁልን እሺ እሺ እሺ
ቆይ እንትን ነው እኮ deposit አድርገህ ነበር አይደል አስር ሺህ ብር አስር ሺህ ብር deposit አላደረግንም። የተበላ ትኬት ነው። account ላይ እኮ ማየት ትችያለሽ የተበላውን ትኬት።
እኮ ሌለክ አዎ፣ እዚህ ጋር የተበላ ትኬት አይደለም የሚያሳየኝ deposit እንዳደረግክ ነው አስር ሺህ ብር የሚያሳየው
okay እሺ።
deposit የተደረገ ብር ደግሞ non-withdrawable ላይ ነው የሚቀመጠው
እሱ አውቃለሁ። እሺ check ላድርገው። እሺ እኮ መጀመሪያ አረጋግጠው እሺ እሺ።